ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነው የዋቆም ድርዳዎች
አሁን ደውዬ ነበር ተቋርጦ ነው።
ደንበኛችን ሀና ባርና ሬስቶራንት ነው። ትናንት ነበር ያስመዘገቡት?
አዎ ትናንት ጠዋት
ትናንትና ጠዋት ደንበኛችን መስመር ላይ ይጠብቁኝ።
እሺ
አዎ ደንበኛችን ቅሬታውን አግኝቼዋለሁ። ወደ ሚመለከ
ሄሎ ሄሎ